የመጀመሪያው ነው።
ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም።
እ፣ ከወደ አሽከርካሪዎች እ፣ የትካል አሽከርካሪዎች ነበር የምደውልልህ
ከየት ከየት ከ- ከወዳ
ሞጣ?
እ፣ ወደ አሳፊ electrical ባጃጅ እሺ እሺ።
እ፣ TikTok ላይ ስልክ ቁጥርን አስቀምጠ ነበርና አ አ ከዛ ነው የደወልኩት።
አ አጋጣሚ ዋጋ ምናምን ፈልጌ ነው እና Okay እሺ።
ያለውን ማለት ስሙ ሙሉ መረጃ ፈልጌ ነበር።
የት አካባቢ ነክ?
ኮረም ላይ
Okay ኮረም እ፣ አ መቀ- መቀሌ ስለሚቀርብክ መቀሌ branch ስላለን እ፣ የእነሱን ቁጥር ሰጠና በቃ ከእነሱ ጋር ታወራለክ። እሺ
በቃ እሺ በቃ እሺ እሺ እሺ። ስምህን ማን ልበል?
እሺ። ዘካርያስ እሺ ዘካርያስ በቃ text አደርግልሃለሁ። እሺ እሺ እሺ እሺ ቻው።